ሄሎ ሄሎ፣ አቤት።
ጤና ይስጥልን ሰላም ጤና ይስጥልኝ።
አለን። ያው ትናንትና የሆነ ከ ATM machine ደረሰብኝ።
እሺ
ገቢ ወደ እኔ እኔ አላ- አላወጣሁም፣ ግን ከ- ከአካውንቴ ቆርጦታል።
እሺ የአቢሲኒያ ባንክ ልንገር። እሺ ሰማንያ ሶስት ዘጠና ሰባት ላይ ደውልላቸው።
እሺ፣ እሺ
አመሰግናለሁ።